ሲነሱልኝ እግዚአብሔር ይመስገን።
ከዊ ፕላስ ሶሉሽን ነበር የደወልኩት። ከዊ ፕላስ ሶሉሽን
ሶሉሽን ዊ ፕላስ ሶሉሽን ባለፈው app ላይ ተመዝግባችሁ ነበረ።
የት እዚህ? ስለምንድን ነው? ምን ማለት ነው?
app ነው። ከ- በውስጡ ከሀምሳ በላይ service ኦች አሉ። ከዛ ደግሞ ከ service ኦቹ አንዱ ደግሞ እናንተ የምትሰሩት አይነት አገልግሎት ነው ማለት ነው።
እሺ ቆይ በቃ አሁን ይሄ አንቺ ስልክ ቁጥር ነው ልደውልልሽ ስገባ?
እሺ ይቻላል።